አታልብጂ በሌለኛ መሪ ከሰባት አታግቢ ተጠራጥሮ ትዳር ሮመች ያሞቃል የቀላም ያስቀናል ሁሉ ቤት ያፈርሳል አንቺ ቀናተኛ ቀናት አታልምጂ በሌለኛ በሌ ከሰባት አታግቢ ተጠራጥሮ ትዳር ሮመች ያሞቃል የቀላም ያስቀናል ሁሉ ቤት ያፈርሳል የልጅነት ወዝሽ አደየ መሰለ ሆን ብለሽ ባትቀይ እድሜሽ በደለ ለራሴ ነው እንጂ ላንቺ ስልክ ላልኩ ደርሰሽ አትለጂ በሚሆን ለማ ደርሼ ብመጣ ከዘመዶችሽ ያስቆጣሻል እንዴ ይስራሽ ወይ ነዴ እንድትላለ ወይ ቤቴን በጭቅጭ ተያታሳስሪ እንዳረግ ምን ትለጋሊ ዳሃ ምን ይሻለ ሰምኝ ግግ የምጓጓው የለም አሃ አንቺ ሳይጎልብኝ ግግ የተፈጥሮ ብቻና ጠላት ያዘዘበት ግግ ደርሶ ለሰውነት አሃ ተኝቶ አይለካለት ግግ አምኜሽ የገባሽ የትወጣሽ ባለሽ ንቄሽ እንዳልሽ እኔን ተከታተሽ ሰርተነሽ አትችይም ቀናተሽ አንቺ ናተኛው ቅናት አታልምኝ በሌለኛ በሌ ከሰው አባታቂ ተጠራጥሮ ትዳር ኑሮ መች ያሞቃል የቀላም ያስቀና ሁሉም ቤት ያፈርሳል መቾታኝ መቻልኩኝ አትቆጣጠሪ ስሰርቅ እንደትያስ ብዙ አትመርምሪ ስሜቴና ፍቅሬ ሳይቀዘቅዝብ ጥናትን አመጣው ጠረጠረ ልብ ያንቺ ቅናት እንጂ ቤቴ መቼ ጠፋ ይሄ ልግና ማለት ተያያገባ በደምሽ ተለይቶ ቅናት ኖረብሽ እኔስ ዳርሽ ነኝ ይብላኝ ለወንድም ቀና አያሳስብም አሃ ቀናት የሰፋለ ትክክ ምቀኛ ያደርጋል አሃ ዘልቆ በጎረቤትህ ፋለኛ ጎጆናታ ጥላት ለኛ ትዳር ግዜ የፍቅር ቀይቅሌዋታ ለአዳም ልጆች አላርክግ ላንቻለኝ ፍቅር ሳላጎለን ቀናት ወጣ ቤቴ ቤቴ እንዳልል ቤቴን አስጠላሽ ደስ ረቃ ቤቴ ቤቴ እንዳልል ቤቴን አስጠላሽ